hello ጤና ይስጥልኝ Best Bet
ሁለት ሺህ ብር ነው withdraw አድርጌ ነበረ አልገባም።
አልገባልኝም። አዎ
hello
ወይ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ሁለት ሺህ ብር withd- withdraw አድርጌ ነበር አሁን ባንክ ላይ አ አ አል- አል- አልገባልኝም።
እሺ check ላድርግልህ በዚህ ቁጥር ነው Best Bet አዎ በ- አዎ በዚህ ቁጥር ነው።
እሺ check እያደረኩት ነው አንዴ ጠብቀኝ እሺ እ? መኪና ላይ ኮፋን ከፍታ አድርገው ሄሎ ሄሎ ግን ወይ ወይ ሁለት ሺህ ነው ሁለት ሺህ ብር አዎ።
እሺ አንድ ሺህ ውስጥ ገብቷል ከዛ በኋላ አንተ ነው ያልከው
አንድ ሺህ ደርሶኛል። ቴሌ ብር ላይ ነው አንድ ሺህ እሺ ይሄኛውንም ሁል- እንትን ይላለሁ አፕዴት አድርጌ ሁለት- ይላለሁ ወደ አ።
ሙራድ አብዱል አዚዝ አካውንት እየገባ አ።
ነው እሺ process እያደረገልህ ነው ወደ ዳሽን ባንክ ስለዚህ ትንሽ አ።
ጠብቀው
እሺ ትንሽ ጠብቀው እሺ
እሺ